Hello ጤና ይስጥልን።
ጤና ይስጥልኝ።
Donkey Tube ነው። ምን ልርዳዎት?
ለመመዝገብ ፈልጌ ነበር። ይሄ ወጌሻ
እሺ፣ በአካል ነው መማር የፈለጉት?
በኦንላይን ነው እንትን በዩቲዩብ ነው መማር የፈለገችው እህቴ እዛ ኖርዌይ ነው ያለችው። ለ- ለእሷ ለመመዝገብ ፈልጌ ነው።
እሷ መደወላችንን እምቢ ያለ ስልካችሁ እኮ ተቸግራ ይኸው ቀኑ ሊያልፍብኝ ነው ብላ በጣም እኔን አስጨነቀችኝ። እንዴት ላድርግ?
እሺ፣ በቃ እኔ ልመዝግብ ባታ ስሟን ንገሩ።
እሌኒ ደስታ
እሺ፣ እሌኒ ደስታ።
አ እሺ፣ ስልክ ቁጥር ይነግሩኛል? የእሷን ያውቁታል?
እ የእንትን ስልኳን ቆይ እ በእንትን የኖርዌይ ቁጥር ቆይ አንዴ ይሄን መቤት አንድ ጊዜ ውይ እንትን